hello ተቋረጠ እኮ መሀል ላይ እኮ ዘግተሽ መስሎኝ ነው። እንትን አይ አትንኪ።
አይደለም አይደለም። እንዴት ነው ይከፍታል? ልክ ሲከፍት app ኡ ምን ይላል?
እኮ አሁን አላወቅኩትም። አንቺ እያወራሽን ስለሆነ አዎ ኔትወርኩን ይይዝብኛል።
ችግር የለውም። ልክ ሲከፍቱት ስም አስገቡ ምናምን የሚል ከሆነ ያው ስሞትን ያስገባሉ፣ register ያደርጋሉ ማለት ነው። የምልክልዎትን ስልክ ቁጥር ተጠቅመው ከከፈተሉት በኋላ በቴሌግራም ይላኩልን። እ፣ እሺ።
ሲከፍቱም ችግር ከገጠሙት በዛ ስልክ ቁጥር ቢደውሉና የፈለጉትን ጥያቄ ቢጠይቁ ፈጣን መልስ ያገኛሉ ማለት ነው።
እሺ፣ እሺ ስልክ ቁጥር text አደርግልዎታለሁኝ።
እሺ፣ እሺ፣ እ፣ እሺ።
ሀሳቡን እንግዲህ ለጓደኞቹ share ቢያደርጉልንና የዚህ ስራ የዚህ የቁጠባ ችግር አካል የለውም።
ቢሆኑ ደስ ይለናል።
አብሽር፣ ችግር የለውም።
አብሽር፣ እሺ፣ እናቴ።
እናመሰግናለን። መልካም የስራ ይሁንልዎት።
እሺ፣ መልካም ምሽት።
እሺ